ቴሌገነት ባስኮ ምልዳት
አይ ይሄ ቴሌ ብሩ ከሁሉ ስፖርት ዘንድ ነው የጠፋው።
ለምንድን ነው? ለ deposit ነው ለ withdraw ነው?
አዎ ወደ እናንተ ልናስገባ ማለት ነው።
አለ እዛው ላይ አለ። በፊት የሚያስገቡበት መንገድ ይገቡና እ እ በፊት የሚያስገቡበት መንገድ ላይ አለ። ነገር ግን ቴሌብርን አማራጭ ከመረጡ በኋላ ሶስት አማራጮች ያመጣሉታል። ከዛ ከዛም ውስጥ የመጨረሻው አካባቢ ላይ ቴሌብር አለ። ከዛ ስልክ ቁጥሮትን PIN እና verification code ይጠይቆታል። ከዛ ያንን ካስገቡ በኋላ verification code ካስገቡ በኋላ ይመጣልዎታል ማለት ነው።
እሺ እ ስናስገባ አሁን ከእናንተ ወደ ከሁሉ ስፖርት ወደ ከቴሌብር ወደ ሁሉ ስፖርት አስገባል።
ምን አሉኝ?
ከቴሌብር ወደ ስፖርት ወደ ሁሉ ስፖርት አልገባል። ከሁሉ ስፖርት ደግሞ ወዴት ነው ምናስ ልናወጣ ብንፈልግ?
እሱ ገና ስለሆነ የምናሳውቃችሁ ይሆናል።
እሺ እሺ እሺ፣ መልካም ቀን።
እሺ፣ ላንቺም መልካም ቀን።